ጤና ይስጥልን። መቅረዝ አበስልን
መቅረዝ ነው።
አዎ
ተርፌ ነበር የምደውልልሽ። ረዴት እባላለሁ።
እሺ የእርሱን ስም አልበል።
ብሌን እባላለሁ እሺ ከአስራ አምስት ቀን በላይ ምንም አይነት transaction እያየን አይደለም። ምናልባት በ POS ላይ ያጋጠመው ችግር አለ።
እንኪዝ እኔ አላውቅም ምንም notify ያደረጉኝ ነገር የለም አዎ
እታች ያሉ ልጆች ናቸው የሚጠቀሙበት በብዛት okay፣ እሺ እ፣ ስልክ ልስጥሽና ወይ ትደውይለታለሽ ይቻላል። ደስ ይለኛል።
አንድ ሰው እሺ
ዜሮ ዘጠኝ ሰላሳ አራት ሄሎ ሄሎ።
ወይ ዜሮ ዘጠኝ ሰላሳ አራት እሺ ሰላሳ አራት ሰላሳ አራት ዜሮ ሶስት ስልሳ አራት ሰላሳ ሶስት ዜሮ ሶስት ስልሳ አራት ሰላሳ ሶስት እሺ አመሰግናለሁ ምን በጣም እንዳጋጠመ ጠይቂያት መታደል ትባላለች አውራ እሺ አመሰግናለሁ። እሺ መልካም ቀን ይሁንልሽ።
አሜን ለሁላችሁ